አቤት ጤና ይስጥልኝ።
አብሮ ስትልን እንትን ነበረ የካርድ ስሞላ እኔም አላውቀውም message እየገባ ዘጠኝ ሰማንያ አምስት መሰለኝ ብር ይቆርጣል ሁለቱ ነበር እሱን ለማቋረጥ ነበር
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አለ ትደውልና ስድስት ቁጥር ነካ።
ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ ስድስት ቁጥር ነካ።
መጥላለች ሳልጫን
ስድስት ቁጥር አዎ እሺ እሺ እሺ